ሄሎ ጤና ይስጥልኝ ቤስት ቤት?
አዎ አልከፍትልኝ ብሎ ካሰርኩ
ምንድን ነበር?
ማለት ያው ነጭ ነው የሚያሳየው። አልቋል ኬት ነው አዎ፣ ውጤት ካሰርኩር ንገረኝ። ቼክ ላ እሺ አስራ ሁለት
እሺ አስራ ሁለት ሰላሳ ስድስት እሺ ዜሮ ሁለት እሺ አስራ ሁለት
okay አሁን በርቶልሃል፣ ታርሟል። ሁለት የወጣ ጨዋታ አለ።
እሺ ሁለት ጨዋታ ወጥቶብሃል።
ወድቋል።
አዎ ወድቆብሃል። አዎ እሺ እናት እሺ እሺ